hello ጤና ይስጥልኝ።
ጤና ይስጥልን። ቤስት ቤት ረዴት ነው የምንረዳው።
እ ቅድም agent እንትን ወስደን ነበረ
እሺ እ እና እንትን እንዲጫንልን ነበረ system።
እሺ deposit አድርጋችኋል?
አዎ አዎ አዎ።
ስም ማን ልበል?
አለማየሁ ወልደ ማርያም
አለማየሁ ወልደማርያም። እሺ ምንድን ነው እንዲጫንላችሁ ፈለግ- እ ምንድን ነው እንዲጫንላችሁ ፈለግ?
ኬን ነው ኬን ነው።
ሬድ ኬን ነው ነው?
አዎ አዎ።
አንድ ጠብቀኝ።
ጠፋው እንዴ? በቃ አንዱን ቁልፍ ብቻ አንጣና በአንድ ቁልፍ ዝጋ። ማን በቃ ኛዱ እንሳ ኛቱ ንሳ ኛዱ ከነወጅን ኛቱ ከዚ ሲስተር ትጠብቀኛለች አለች። አይ እዛው አትረብሽም እያልኩ እየነገርኳት ራሱ ይሳሳታል። ወደ ታች እያለ አ ቼክ ማለት ትችላለህ። ግን ከዛ ሁላ ደ- ደብል እንኳን ነው ክሊክ እንትን እንትን ብታደርጉ አሪፍ። አይ ቴን ነው ግድ ቴን ነው ግድ አ- አ- ነገሩ ድሮ ነገሩ ዋን ነገር ነገሩ ሙሉ አግሪመንት ግን እንዴት ሄሎ ሄት ይሳ አይደል አይሻልም? ኦልሬዲ እኮ ተዋውሎ ነው የመጣው ከኛ ውል የለውም አላችሁ። ይበላል እንጂ ይበላል። ብዙ አይደለም percent ኡ የምትሰጣቸው ብዙ አይደለም ነው እንጂ ብዙ ባታገኙ ሄሎ ሄሎ እ፣ ነገ ነው እሺ የሚጫንልህ በእንትን ዛሬ አይጫንም?
እ፣ ዛሬ አይጫንም። ነገ ነው የሚጫነው። ነገ AnyDesk ትልክልን እና ነገ ነው የሚጫነው።
ስንት ሰዓት? ስ- ስንት ሰዓት ነው?
ነገ እስከ አስራ አንድ ሰዓት ድረስ ባለው ትችላለህ። ከጠዋት ጠዋት ጠዋት አይቻልም እንዴ? ነገ ለመስራት ነበረ ይቻላል።
እኮ ጠዋት።
ከሁል- ከሁለት ሰዓት ተኩል ጀምሮ እስከ አስራ አንድ ሰዓት ይቻላል ይጫነላል።
በቃ እሺ፣ እሺ፣ እሺ።